Hello ጤና ይስጥልን ችብችብ እንዴት ነሽ እማ?
ሰላም
እ ሐሙስ ዕለት የታዘዘ order እስካሁን ድረስ አልመጣም። ባለፈው ሲመጣ ተ- ለብቻ ሶስት order ብቻ ነው የመጣው እና ሰባቱም ወጥቷል ብላችሁ ካላችሁም በኋላ already እዛ ሲደርስ ግን ሶስት item ነው የተላከኩት እኔ አለ Okay አራቱ ቀርቶ ነው
ቀረ። ትላንት ያመጣል ብዬ ነበር። ትላንትም አላመጣም። ዛሬ የሚሆን እስካሁን አልመጣም ማታ ከቢሮ ተደውሎሎት ነበር ነው አልተደወለልኝም። ዝም ነው የተባለው። ማለት መደወል ነበረበት። at least product የለንም ምናምን ማለት አዎ፣ ነበረባቸው።
ካሳወቁን፣ አዎ።
ግን ምንም ያሉት ነገር የለም።
እሺ አንዴ መስመር ላይ ጠብቁኝ እሺ።
በዚህ ስልክ ቁጥር ነው order ያደረጉት አዎ አራት item ነው የሚቀረኝ።
እሺ ለነገ ላስተላልፍሎት ምንድን ነው የሚቀረው
ዝኩኒ፣ ድንች፣ ካሮትና ቀይ ስር
ዝኩኒ ዛሬ መምጣት አይችልም። አዎ አዎ፣ ካሮት፣ ዛሬ መምጣት አ- አይችልም አዎ። እሺ ዝኩኒ ካሮት ድንች፣ እሺ ቀይ ስር ቀይ ስር እሺ ይሄንን ነገ እንልክሎታለን ይቅርታ በጣም
እሺ። እንጠብቃለን። ነገ አደራ እባካችሁን።
ችግር የለውም ይቅርታ በጣም እሺ እናቴ።
እሺ መልካም ቀን